Hello hello ጤና ይስጥልኝ።
አብሮ ይስጥልን።
Verify ማድረግ ፈልጌ ነበር በ application ከፍቼው እሺ እምቢ ሲለኝ ወደዚህ ደወልኩ።
Okay። በባለሙያነት ተመዝግቦ ነው?
ኧረ አይደለም በቀጣሪነት?
application ኑን download አድርጌ አሁን ለመግባት ማለት ነው።
Okay። እሺ ምንድን ነው የሆነቦት? ማለት ኮድ አልገባ ነው ያሉት ወይስ አዎ ኮድ አልገባም? ስልኮት አይፎን ነው?
አዎ እሺ VPN አብርተው ይሞክሩት አይፎን ከሆነ
እሺ። በቃ እና ደግሞ- ይሰራል።
VPN አብ እ?
VPN ካስገባሁ ይሰራል።
አዎ ካስ- እ፣ ካበሩ ይሰራል። እ፣ ካስቸገሩት ግን እ፣ መልሰው መደወል ይችላሉ። በተጨማሪ ምናልባት እ፣ ስልኩ ላይ application ኑ ላይም ገብተው ባለሙያ ማዘዝ ይችላሉ። አሁንም እንደደወሉ የሚፈልጉትን ባለሙያ ማዘዝ ይችላሉ።
Okay እሺ፣ መልሼ ይደውላሉ check ላድርገውና ካልሰራልኝ እሺ እሺ እሺ። መልካም ቀን። እሺ